hello ጤና ይስጥልኝ ቺፕቺፕ
ሄሎ hello ጤና ይስጥልኝ ቺፕቺፕ እንዴት ነህ? በእናትህ እግዚአብሔር ይመስገን ማታ በጣም ብዙ ጊዜ ደወላችሁልኝ። ከትላንት ወዲያ በሀያ አራት የታዘዘ ዕቃ እስካሁን አልመጣልኝም ብዬ ብዙ ጊዜ complain አቅርቤ ነበር።
እሺ ማታ ተደውሎ ነበር ብዙ ጊዜ ደወላችሁ፣ ጠዋት እልካለን ችግር የለውም አላችሁ። እኔም ትላንትና ከትላንት ወዲያም ደወልኩ። ትልኩልኝ ይሆን ዛሬ?
እስቲ ጠዋት።
ስሞት ማን ነው ይቅርታ ቤዛ ቤዛ በሚል እሺ የት ነበር location ዎት ይመጣሉት ወሎ ሰፈር እ ቲማቲም ነው አዎ ሀያ ሁለት ኪሎ አዎ።
አዎ ዛሬ ወጥቷል ወሎ ሰፈር እሺ ስልኩን ስጠኝ እስኪ።
driver ኡ እንኳን የትኛው እንደሚመደብ አላውቅም ዛሬ በ PDF ነው ይወጣሉት እሺ በቃ ይመጣል ዛሬ አይ ከዚህ በኋላ እኔ ዛሬ ካላመጣችሁ በጣም አይ።
አዝናለሁ።
ማታ ተደውሎሎት ነበር አይደል ብዙ ጊዜ ነው የደወላችሁት። እሱማ አ- አዎ ስንት ጊዜ?
አዎ check ለማድረግ ነው ይመጣሉ ዛሬ